ጤና ይስጥልን ዋሽንግተን ህክምና ማዕከል ጤና ይስጥልን። አንድ patient ነበረን ሲቲ ስካን ሌላ
አቤት አይሰማም።
እሺ አሁን ይሰማል CT scan ፈልገን ነበር። Chest and abdomen
ሌላ
ሄሎ አቤት CT scan ነው ያሉት አዎ እሺ አለን የምን ነበር የፈለጋችሁ Chest እና abdomen
አለን
እሺ ምን አምቡላንስ አለ
አምቡላንስ አለ አዎ አምቡላንስ እንዲላክ ነው አምቡላንስ እንዲመጣላችሁ ነው አዎ እሺ ከየት ነው ሚኒሊክ
እሺ በዚህ ስልክ ይደውሉላችሁ
ቆይ አይደል መኖሩን check ላድርግ ብዬ ነው አምቡላንሶቹ ራሳቸው ይደውሉልሽ እሺ CT scan አለ አለ በቃ እሺ